አዎ በስትሪት ነው። ምን ልርዳው?
እንትን በዚህ ቢስትሪት ለመክፈት እሺ እምቢ አለኝ።
እ ምን ቤት ቤት ዶት ቤት ብለን የገባኸው አዎ ቢስትሪት ብዬ ቁጥሩ ስልክ ቁጥሩን ማስ ያው ዘጠኝ አድርገህ ነው የጀመርከው?
አዎ ዘጠኝ አድርጌ የጀመርኩት እሺ ፓስወርድን ካፒታል ሌተር
ምን ካ ምን ካፒታል ልበል የፈለግከውን አንድ ካፒታል ሌተር አይደል?
ኤ ብዬ- ኤ ብዬ ልግባ ከዛ አዎ ከዛ እ አንድ small letter
small letter በ C ምናምን ብዬ ልግባ አዎ small letter አንድ የፈለግከውን እሺ ከዛ symbol ወይ at ምልክት
at አዎ symbol አንድ አስገባ የፈለግከውን
okay እሺ symbol ምን ልበል at በቃ at ብቻ ልበለው at አዎ ከዛ በኋላ ቁጥሮች አድርግበት ስንት ቁጥር ላት
total ስምንት digit መሆን አለበት እሺ ፊደሎቹን ስንት ሶስት ላድርገው
አጠቃላይ ስምንት እንዲሞላ አድርገህ አድርገው አየው አንድ ሲም አንድ capital letter small letter symbol እና የቀረውን ወይ ቁጥሮች አድርገህ ስምንት digit እንዲሞላ አድርገህ አስገባው password
እ፣ እኮ ፊደሎቹን አይ ስንት ፊደል ላድርገና ማለት ነው
እሺ ሁለት አድርግና አንድ ካፒታል እና አንድ small
እሺ ከዛ symbol አስገባ
okay symbol ብዬ ላስገባ symbol የምልክቶች አሉ ወይ at ምልክት ወይ በቃ ጥያቄ በቃ ምልክት የጥያቄ ማለት ምልክት እሺ እሺ አረግ አሽ ከዛ አረ ቁጥሮች አድርግ አምስት ቁጥሮች ጨምር የተለያየ
okay እሺ እንደሱ ከዛ?
አድርገህ ነው እንደሱ አድርገህ በቃ register አድርገው አጠቃላይ ስምንት digit መሆኑን check አድርግና እሺ
ይሰራልሃል register በለው
አየ እሺ እናመሰግናለን መልካም ምሽት እሺ